Hello ጤና ይስጥልን። ችብችብ
ሰላም እንዴት ነሽ?
ሰላም
አለሁልሽ። አይ አንድ order እሺ
quantity መጨመር ተፈልጎ በዚህ ስልክ የታዘዘ ወደ አራት ኪሎ ለማድረግ ነበር፣ ግን payment ላይ ደርሶ ነበር። order ኡ drop ታደረግልኝ እና እንደገና አራት ኪሎ ማድረግ እችል ይሆን?
Already አሁን እንደዛ ማድረግ አልችልም። ወይ fail ያድርግና ከዛ refund fail ያድርግና refund እናድርግሎትና እንደ አዲስ ነው order No ማድረግ refund የሚችል።
ለማድረግ እኮ አይደለም።
ገብቶኛል።
ሁለት- እርስዎ ኪሎ ሁለት- ለመጨመር ነው አይደል?
አዎ
አዎ እንደዛ ማድረግ አልችልም።
እንደዛ አይነት አሰራር የለም።
አዎ የለንም እንደዛ። እርስዎ አንድ ኪሎን order ያደረግኩት በ- No ሁለት እና ሙ- ሁለት ነበረ አራት ለማድረግ ነው።
Okay እንደዛ እንኳን አንችልም እኛ።
ኦኬ የሚችል ኦኬ እሺ በቃ እሺ እሺ እሺ እናመሰግናለን። መልካም ቀን።